ሄደን ያስጥልን ሰላም ነው።
ባምቢስ ቃቃቂ ነው።
አዎ ከአሪፍ ፔ ነበር የምደውልሎት። ቤዛዊት እባላለሁ። አሪፍ ፖስት ማሽን እሺ
መስመር ላይ አልወደም ያችን እ ሄሎ ይሰማዎታል። ከአሪፍ ፔ ነው የምደውልሎት።
አ አውቅሻለሁ።
እሺ ደንበያችን ፖስት ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበረ።
አይ የለም እስካሁን እሺ ደንበያችን ምንም አይነት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን።
እሺ ዘጠና ሶስት ዘጠና አምስት ላይ እሺ እሺ ደንበያችን አመሰግናለሁ። መልካም ቀን ይውሎት።
አንድ